hello hello
ጤና ይስጥልኝ።
አብሮ ስትልን አቶ አዋል አዎ፣ ከኢትዮ ችክን ነበር የደወልኩልን።
እሺ፣ እ፣ ቅሬታ አቅርበ ነበር ስለ ጫጩቶቹ ሞትና ጥራት።
አዎ፣ እ፣ የእኛ ተወካይ የመጣ እየተከታተላቸው ነው። ጫጩቶቹን አዎ፣ እየተከታተላችሁ መጥተዋል።
ትላንት በ- መጥተዋል።
እሺ ሁለት ጊዜ መጥተዋል። ትላንትናና የመራ ቀን መጥተዋል። አዎ፣ ተወል።
እ፣ እየተከታተላቸው ነው ማለት ነው። ድጋፍ አዎ።
እየሰጠክ ነው አለ።
አዎ፣ በጣም እሱ ይሰጣል። በጣም ጥሩ። እሺ ወረዳ ኬት ነበር?
ቡታጀራ ከተማ ነው
እ፣ ማን ነው እሱ የእኛ ተወካይ እዛ አካባቢ?
እ፣ ይሆና ይሆናል።
ዮናስ ሚለዋል። እሺ አዎ፣ ይሆናል።
አመሰግናለሁ። መልካም ጊዜ እሺ